hello ጤና ይስጥልኝ ጉዳይ
አብሮ ይስጥልን።
ጉዳዩን ነው የደወሉት ምን ለብደው
አይ በፌስቡክ ስወሩ ሳገኘው ይሄ ነገር ትክክለኛ ይሁን ወይ ብዬ ነው።
ባለሙያን ውስጥ ለመመዝገብ ፈልገው ነው አ እሺ እ ባለሙያ ከሆኑ ሌላ ስልክ ቁጥር ልስጦትና በዛ ቁጥር እ ደውለው ይመዝገቡ
እሺ ለመያዝ የምችሉታል ልንገሮት አ እሺ ዜሮ ዘጠኝ ሰባ
እሺ
ዜ- ዜሮ ዘጠኝ ሰባ አሉ አ
ዜሮ አንድ እሺ
አርባ አራት
እሺ አቤት አርባ አራት አርባ አራት ሰላሳ አራት
እሺ፣ በዛ ይደውሉና ይመዝገቡ